ሬስቶራንት ቤት ቤት ራዴት ነኝ።
እሺ ረዴት ሰላም ነው ሰላም እንዴት ነህ?
አለን ሁሉንም የሚያደዋውሉ ታቁኛላችሁ። ሀምዛ ነኝ።
okay ሀምዛ እንዴት ነህ?
አለን live game ኳስ አንድ team አስወጥታቸዋል።
እሺ ከመደብን በኋላ ሴሪያ division two እሺ division one የሚለውን ሁለት ነበር ጨዋታው። አንዱን እሺ።
ጨዋታ ግን አስወጥታችኋል ከ game ውስጥ።
ኦኬ ም- አ- እሺ ጨርስና እነግርሃለሁ። እሺ
እሺ። እና ወጥቷል ነው የምልሽ የለም ኦኬ ወጥቷል የለም ነው አዎ፣ አሁን ካሽ ውስጥ ወጥቷል።
ስትለው እዛ ኦፕሽኑ ላይ የለም።
አዎ ጌሙን የለም በአጠቃላይ ላይቭ ላይ የለም አሁን
አዎ ይህ ሲስተሙ ነው። ሻባ እም። አዝግ- መልሶ ባለፈው ደውዬ ተመ- ለእንትኖቹ ነግሮ ተመልሷል።
በቃ እስቲ እሺ ቼክ እናደርጋለን ሀምዛ።
እሺ ወንድ ነበር ያናገር በረከትን አይደለም ብቻ ግን አስመልሶልኛል ባለ እሺ እሺ ሀምዛ እሺ